Ni ሰሴረለ
ሄሎ
ሄሎ አቤት ሰላም ጤና ይስጥልኝ አዎ ዶንኪ አዎ ለመመዝገብ ነበር ምን ላይ
ድንቅ ልጅ ነበረኝ
እጹብ ድንቅ ልጅ ለማስመዝገብ ነው ለመጠቆም
አዎ ለማስመዝገብ እሺ የስንት አመት ልጅ ነው ሴት ነው ወንድ ነው
ወንድ ነው ስድስት አመት
እሺ ማስታወቂያውን አይተዋል እጹብ ድንቅ ልጆች ለመጠቆም መስፈርት አለው
አለው እንዴ
አዎ መስፈርቱ ምንድን ነው? አምስት አመት እና ከዛ በታች የሆኑ ልጆችን ልዩ ተሰጥኦ ያላቸው ልጆች ወይም ማዝናናት የሚችሉ ልጆችን መጠቆም ይችላሉ። ያው የስድስት አመት መስፈርቱን አያሟላም ማለት ነው። እሺ፣ እናመሰግናለን። መልካም ጊዜ ይሁንልዎት።